Hey. ሲወላሱን ተመዘከሩ ሙላትነኛ ቤቱ ካንተ ዘንድ የምንሻውን በምንለምንበትና በምንጸልይበት ጊዜ እናስባቸው ዘንድ አስቡ ያሉን እንዳልመኛ አስብ። አቤቱ አምላካችን እግዚአብሔር ሆይ ከእኛ አስቀድመው የሞቱትን አሳርፋቸው፣ የታመሙትን ፈጥናናቸው። የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችንም አዳኝ፣ የሁላችንም ማስነሻ አንተ ነህና ለአንተ ምስጋና እስካለያን ድረስ እንልካለን።
Yeah.
መንፈሳዊ ልዑል እግዚአብሔር ሁላችንን ይባርክ፣ በመንፈሳዊ በረከት ሁሉ ያክብረን። ወደ ቅድስት ቤተ ክርስቲያን መግባታችንንም ዘወትር በመፍራትና በመንቀጥቀጥ ከሚያስጠጉት ከቅዱሳን መላእክት ጋር በአንድነት ያንት በየጊዜውና በየሰዓቱ ሁሉ ከሚያመሰግኑ ከቅዱሳን መላእክት ጋር በአንድነት ያድርግ ዛሬም ዘወትርም ለዘላለሙ አሜን። አምላካችንና መድኃኒታችን ሰውን የምትወድ እግዚአብሔር ወይ ቅዱሳን የሚሆኑ ለተበዛሙትንና አገልጋዮችን ንጹሐን ሐዋርያትን ወደ ዓለም ሁሉ ዳርቻ የሰደድካቸው አንተ ነህ። የመንግሥትህን ወንጌል ይሰብኩና ያስተምሩ ዘንድ ከሕዝቡም ውስጥ ያለውን ደዌውንም ሁሉ በሽታውን ሁሉ ያድኑ ዘንድ ከአደም አስቀድሞ የነበረውን የተሰወረውን ምስጢርንም ያስተምሩ ዘንድ አሁንም ጌታችን አምላካችን ወይ ብርሃንና ስክርላትልን የአሳባችንና የልቦናችንን አይኖች አብራልን የከበረ የወንጌልን ቃል መሸከልን ሰማን የበቃን አድርገን የምንሰማ ብቻ አይደለም እንደሰማንን ስራ ነው እንጂ ስራ ፈንታ ሰላሳና ስልሳ መቶ የሚያማር ፍሬ በላያችን ያፈራ ዘንድ የወገኖችን ኃጢአት ታስተሰርይ ዘንድ ለመንግሥተ ሰማያትን የበቃን እንሆን ዘንድ ሩቅ እግዚአብሔር አባቴ ሁሉ ወብሩክ ወልማይ ጊዜ ኢየሱስ ክርስቶስ ወብሩክ መንፈስ ቅዱስ ራቂቱ እግዚአብሔር ቴዎስ ኬሬዎስ ባርህ እግዚኦ ነገረ ዘመንጌለ ሉቃስ ረድኡ ሐዋርያው ለዚነ ኢየሱስ ክርስቶስ ወልደ እግዚአብሔር ሎቱ ስብሐት ወትረስከ ለዓለመ ዓለም አሜን። የዳው የእግዚአብሔር ልጅ የጌታችን ኢየሱስ ክርስቶስ ሐዋርያውና ደቀ መዝሙሩ ከሚሆን ከሉቃስ ወንጌል የተገኘውን ቃል አቤቱ ባርክ። ምስጋና ዘወትር ገንዘቡ ነውና ለዘላለሙ። የሉቃስ ወንጌል ምዕራፍ አንድ ከቁጥር 39 እስከ 56 ማርያም በዚያ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስን ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። የኤልሳቤጥን መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴን በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያውን ትሕትና ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓልና ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንን ከፍ አድርጓል። የተራቡትን ከበረከቱ አጥግቧቸው፣ ባለጠጎችንም ባዷቸው ሰድቧቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ የዘላለም ምሕረቱን አስቦ እስራኤልን ብላቴናው ረድቷል። ማርያምን ሦስት ወር የሚያህል በእርሷ ዘንድ ተቀመጠች። ወደ ቤቷም ተመለሰች። ከኦሪትና ከነቢያት አንዲት ቃል ከምትወርቅ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። Yeah. በልቦናው ቂምን የያዘ ልዩ ሀሳብና ዝሙት ያለበት ቢኖር አይቅር። እጄ ከአፋዊ ደፍ ንጹሕ እንዳደረጉ እንደዚሁም ከሁላችሁ ደም ንጹሕ ነኝ። ደፋችን ወደ ሥጋና ደም ብትቀርቡ ከእርሱ ለመቀበላችሁ መተላለፍ የለብኝም። ኃጢአታችሁ በራሳችሁ ይመለሳል እንጂ በንጽሕና ሆናችሁ አትቀርቡ። እኔ ከበደላችሁ ንጹሕ ነኝ።
ይህን የቄስም ቃል የናቀ ያቃለለ ወይም የሳቅ የተነጋገረ ወይም በቤተክርስቲያን ውስጥ በክፋት በተንኮል የቆመ ቢኖር ጌታችን ኢየሱስ ክርስቶስ እንዳሳዘነ ይወቅ ይረዳ። ስለ በረከት ፈንታ መርገምን፣ ስለ ኃጢአት ስርየት ፈንታ ገሃነመ እሳትን ከእግዚአብሔር ዘንድ ይቀበላል። ለጸሎት
ለዘላለሙ ገና የምትሆን እግዚአብሔር ሆይ ያለ ጥፋት ሰው የፈጠርከው አስቀድሞ በሰይጣን ቅናት የገባው ሞት ሕያው በሚሆን ልጅ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ መምጣት አጠፋ የሰማይ ሰራዊትን እያሉ አንተን የሚያመሰግኑባትን ከሰማይ የተገኘ ሰላምን በምድር ሁሉ መላ በሰማይ ለእግዚአብሔር ምስጋና ይገባል፣ በምድርም ሰላም ይሰጠናል። አቤቱ ፈቃድህን በሁላችን ልቦና ሙላ። ከኃጢአትም ሁሉ ከሥርዓትም ሁሉ አሳን ከቂምና ከቅናት ሁሉ ከክፉም ሥራ ሁሉ ሞትን ከምታለብስ ክፉ ነገር ከማሰብም አንሳን። በተለየችን ማየት ስለ እርሳችን እጅን እነሳሳ ዘንድ ሁላችንንም የበቃን አድርገን።
ጸልዩ በእንተ ሰላም እጽእንት ወእግር ተአምዑ በበይናቲክሙ በአምሃ ቅድስት
ክብር ተቀምቶን ስጦታ ሳይፈረድብን እንቀበል። ይህችውም የማታልፍ ሰማያዊት ናት። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ስም ከእርሱ ጋር ከመንፈስ ቅዱስ ጋር ለአንተ ይገባል ዛሬ ዘወትርም ለዘላለሙ አሜን።